ሄሎ ጤና ይስጥልኝ ቤስት ቤት ራሄል ነኝ በኮመንደር ጆ እሺ ቴሌ ብር ልካለሁ በቴሌግራም
ምን ነበረ ይቅርታ
በቴሌግራም አሁን ለ- ላኪ ያልሽኝ ማለት ነው ቴክስቱን
እሺ አንዴ ቆይ እሺ
እ?
deposit ነው
እሺ ከ- ከቴሌ ብር ወደ ቤት ቤት ውስጥ ለማስገባት ለመጫወትበት እሺ ማለት ማን ነው ል- ስምህን ማን ልበል
ስሙ ቀመሮ መሀመድ ይላል ቀመሮ መሐመድ አዎ በዚህ ቁጥር ማለት ነው ዜሮ ዘጠኝ ሰማንያ ሁለት ስልሳ አራት አርባ ሰባት አስራ ዘጠኝ
እ፣ አንዴ ሳትዘጋው hi ልትለኝ ትችላለህ ይቅርታ በዛ አዎ እየመጣልኝ ስላልሆነ ነው አንዴ ስልኩን ኦኬ።
አትዝጋውና ሀይ በለኝ ሀ- ያው ነብዬሽ አለሁ ገብቶልሻል አያና አያን ካሊድ የሚለው ነው አያን ካሊድ፣ እሺ አዎ፣ እሺ አዎ።
እሺ ቤዛ ታይልሃለች እሺ
ማነው የሚያይልኝ ቤዛ እያወራች ነው
እና ልጠብቅ አዎ አዎ ታወራሃለች እዛ ላይ መልስላት እሺ
ኦኬ እሺ እሺ